hello
አቤት አቤት፣ እንደምን አሉ?
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
እህ
ስልክ በዚህ ስልክ ላይ ብር ሲያሞላውል ብሩ በቃ በትክክል ማናገር እ አልቻለም።
እ በዚህ ስልክ ላይ እህ
መስመሩ ላይ ብሩን ሲያሞላ በቃ ብሩ በትክክል ማለት እኔ ሳይጠቀም በራሱ ሰዓት የሆነ ቴሌ ተቆርጦ ተቆርጦ ኢትዮ እንትን ይላል።
ኢትዮ ቺክን ነው የደወሉት።
አቤት ኢትዮ ኢትዮ ቴሌኮም ሳይሆን ኢትዮ ቺክን ነው የደወሉት። ኢትዮ ቺክን
okay እሺ እሺ እሺ።
አዎ